ጤና ይስጥልኝ። ጊዜ ሀና እባላለሁ። የምንደርዳው
Hello ጤና ይስጥልኝ።
አብሮ ይስጥልን።
እ እንትን ነበር verify ላረግ ፈልጌ app ኡን እምቢ እያለኝ ነው። ቁጥሬን ሳስገባ እንትን ነው የሚለኝ error ነው የሚለኝ።
እ እሺ ስልኮት አይፎን ነው እንዴ?
አዎ እሺ እስቲ VPN አብርተው የሞክሩት። ሆኖም ግን አሃ፣ ባለሙያ የሚፈልጉ ከሆነ ያለውን መረጃ እኔ ልቀበሉት።
አይ ለአሁን አይደለም።
okay አዎ።
just application ኑን ለማየት ነው።
አዎ አዎ በቃ እሺ፣ እንደዛ አድርገው የሞክሩት።
እሺ እሺ እሺ፣ እሺ፣ መልካም ቀን።
እሺ